Hello እሺ አዩት አየሁት። አዎ ስልክ ደርሰዋል ይላሉ።
አዎ ZTE Blade ሰላሳ ሶስት እኮ ደርሶታል የሚል መልእክት ገብቷል አይደል?
አዎ ገብቶልኛል።
እሺ ስ- መጀመሪያ ስሙትም አለበት ሲሙ የወጣበት በእሱ ስም ነው።
አዎ እሺ ስሙትም አለበት አስፋው
እሺ አስፋው ጳውሎስ እሺ አስፋው ጳውሎስ ጳውሎስ አዎ
እሺ የት አካባቢ ነው የሚኖሩት?
እ፣ መኖሪያዬ ጋርመንት ነው። ስራ ቦታዬ ጀሞ ነኝ። አሁን እሺ አዲስ አበባ ማለት ነው።
አዲስ አበባ እሺ እም፣ እሺ አሁን በምነግሮት የቴሌግራም user name መታወቂያና ፎቶ ይልኩልንና እም፣ ስልኩን መቼ መጥተው እንደሚወስዱ ደውያለሁታል። ሲያሳውቁኝ መልሼ ደውዬ ቦታውና ሰዓቱን እነግሮታለሁ። ግን አሁን በ user name ኡ አዎ at ኢትዮ መቶ ሰላሳ promo ሚል አለ የኛ የቴሌግራም user name search ሲያደርጉት።
አንዴ ልጻፈው።
እሺ at ኢትዮ ኢትዮ
ኢትዮ መቶ ሰላሳ መቶ ሰላሳ እሺ አዎ።
እዚህ ላይ ፎቶና መታወቂያውትን ይለኩ- ይልኩና ሰዓትና ቦታውን እናሳውቆታለን።
ፎቶና መታወቂያ እሺ አዎ
እሺ፣ እሺ።
እሺ አመሰግናለሁ። መልካም ጊዜ።
እሺ፣ አመሰግናለሁ።
እሺ እሺ